ሄሎ ጤና ይስጥልኝ። ሮንግ
ሄሎማ ስል አጋስ ተቋርጦብኝ። ሰላም አቤት ምን አሉ?
የሆነ መመለ- መረጃ ፈልጌ ነበረ።
እሺ ፈልገው ነው።
በጣም እማ ጸጉሬ በጣም እየሳሳ እየሳሳ በጣም እየሄደብኝ ስር ያለ እና ምንም ምንም ደግሞ ባረገው ሊመለስ አልቻለም።
ለቡና ወሎ የሕክምና አገልግሎቱን እንሰጣለን። ለቡና ወሎ ሰፈር branch አለን። የቱ ይቀርበዋል?
ለቡ ነው አዎ ለቡና ወሎ ሰፈር ወሎ ሰፈር አ፣ እኮ ምን አሁን ቤት ምን ያርግ ያስተካክሉ
እ?
ወጪ ብዙ ወጪ አለው። ሄሎ አቤት ብዙ ወጪ አለ ወይ ያስወጣኛል? ብር ያስወጣኛል ወይ
ብር ሳያስወጣማ መታከም አለ አባቴ።
እ?
ብር ሳያወጡ መታከም ሕክምና አለ ወይ?
በቃ እሱም የለም። እውነትሽን እኮ ነው። ኧረ ምን ያህል ቢያንስ እኮ ብዬ ነው ለማወቅ የካርድ ፈልጌ።
አንድ ሺህ ብር ከዛም በኋላ ዶክተሩ አይቶ ነው የሚነግርህ።
እሺ እናቴ፣ እሺ እሺ አመሰግናለሁ።